ሄሎ
ሰላም ነው። ሄሎ
ሄሎ ሄሎ ምን ልርዳ?
ትኬትን እችን ትኬት check ን ታደርግልን ነበር።
ትኬት እሺ፣ አንዴ ጠብቀኝ።
እሺ ሌላ ሰው ያደርግልሃል። አንዴ ጠብቀኝ።
እሺ ወንድሜ
ሄሎ
ወይ ሰላም እንዴት ነህ?
አለ ወንድም ሆናል ምንድን ነበር? አለን አለን።
እ ምንድን ነበር ጥያቄ? ይቅርታ
ልዳ
እ እ
ምን አልከኝ?
ምንድን ነበር ጥያቄ?
አ ቸክ እንድታደርግልኝ ነበር እችን ትኬቷን እሺ ካሸር ኮዱን ንገረኝ። ቲኬቱን
ኮዱ አስር
አስር አርባ አርባ ሰላሳ ሀምሳ አምስት
ሰላሳ ሀምሳ አምስት አ
ሄሎ
ወይ
እሺ አንድ ጨዋታ ነው የወጣው፣ ግን የቲኬቱ ቶታል ኦድ አ ከወጣው ጨዋታ ጋር ሲካፈል አ
እም፣ ስንት ነው የቲኬት ቶታል ኦድ? ሀያ አራት ነው አለ።
አ ስለ 24 ነው እሺ ቶታል?
የወጣው ጨዋታ ደግሞ አንድ ነጥብ አንድ አራት
እዛቷ እም፣ አ 24 እሺ፣ እሺ ጥሩ በቃ ቦነስ ይኖረዋል። አስተካክ- ተ- አስተካክለውና ይገባላል። እሺ እሺ ከተወሰነ ደቂቃ በኋላ ቼክ አድርገው።
እሺ እሺ